Hello ወይ እንዴት ነሽ?
ደህና ነኝ።
እና እንዴት አሰብሽ?
እንሄዳለን ማለት እ?
እንሄዳለን።
እሺ፣ ቀድመሽ መውጣት ትችያለሽ?
እ?
ቀድመሽ- ይመስለኛል። እስቲ ቆይ እንደዋወል፣ እደውልልሻለሁ። ስንት ሰዓት ላይ ማለት ነው?
አስር ሰዓት ላይ
ከዛስ
ሽሮ ሜዳ ሄጄ እቃ ተቀብዬ በዛው እንሄዳለን።
እንደ
እ?
OK፣
እ?
በቃ አንቺ ሂጂ አስር ሰዓት ላይ ትችያለሽ መውጣት። አስር ሰዓት no no ከአንድ እኔ ከሽሮ ሽሮ ሜዳ ለመሄድ ነው አስር ሰዓት ያሰብኩት።
ያሰብ ያሰብሽው?
አዎ ሽሮ ሜዳ ሄጄ ከመልሼ አንቺ ጋር ከምወርድ አ አብረን እንሄድ ሽሮ ሜዳ። ከዛ በዛው እሺ፣ እደውልልሻለሁ።
መሄድ እንችላለን።
እሺ፣ እሺ፣ እደውልልሻለሁ። እሺ።
እሺ